መሽቶ ነጋብኝ ሳስብሽ አንቺን ምን ባደርግ ይሆን ይሆን ማገኘው ሰላሜን ወይ አላገኘሁሽ ወይ አላጣሁሽ ባትኖሪም ከጎኔ ጎዳኝ ፍቅርሽ ጎዳኝ ፍቅርሽ እዘኝልኝ ባክሽ ጎዳኝ ፍቅርሽ ጎዳኝ ፍቅርሽ እዘኝልኝ ባክሽ